Michelin, il faut savoir comme le faire. Hello?
hello ሁሉ ስፖርት ነው እባክዎ የምንረዳው።
deposit ለማድረግ የ deposit አማ ቴሌብር ምናምን የሚል የለ የወጣ ነበር፣ አሁን የለም። hello cash ና አዎ፣ እንትን ነው የሚለው።
technical የሆነ ችግር አጋጥሞን ነው። አሁን አዎ።
በምነግሮት መሰረት deposit ማድረግ ይችላሉ።
በምን በምን?
አሁን በምሰርኩ- በምሰጡት ስልክ ወደዚህ deposit ያደርጉና ደረሰኙን በቴሌግራም ይልኩልናል።
እ፣ በቃ እሺ፣ technical ካስተካከላችሁ በዛ ይሻለኛል።
እሺ፣ አመሰግናለሁ።
እሺ።